ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን። ጉድ ዞን ነው።
አ ከ ArifPay ነበር የምደውለው።
እሺ፣
የእርሶን ስም ማን ልበል? ደምያት
ናሆም ባላሙ።
እሺ ነው። ሰሞኑን POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ account ችግር ቀይረናል እና እ ምን አሉኝ?
account ቀይረናል።
account አ የድሮ account አይደለ እናንተ እንትን ያላችሁት attach ያደረጋችሁት እሺ እና account ስለቀየርን ነው እና እሱ እንዴት ነው ማድረግ እንችላለን?
okay። እሺ፣ አንዴ መስመር ላይ ጠብቁኝ ደምያችን
ቀጥታ ቴልሚ ይሄ ዶዶ
ደምያችን መስመር ላይ አሉ?
አል መስመር ላይ ስላስቆየሁት ይቅርታ። እ፣ ከዚህ በፊትም account ቀይረን ነበር ብለውን ነበረ። የባለፈው process አላለቀም ወይስ አዲስ አላለቀም።
ድጋሚ?
ምንም እንትን አላ- አልመጣም። account ቀይረን ነው okay፣ አሁን ቅርብ ጊዜ ነው የቀየሩት?
አ እሺ ደምያችን